hello ዳንኤል እንዴት ነህ?
ሰላም ሰላም።
አለን የላክልን desk ማለት ነው።
እም እኛ stuck እያደረግን መግባት አልቻልንም፣ አስቸገረን። ግን ምንድን ነው ያደረግነው እዚህ test ስናደርገው የአቤኔዘር password ይሰራል በስነ ስርዓት okay ይሰራል።
ስለዚህ- አዎ አዎ፣ ይሰራል። test አድርገነዋል።
እም ስለዚህ እኔ login ብሎ ያስገባኛል።
አዎ lo- የአቤኔዘርን login ብለን ሞክር፣ እሱ ይሰራል በስነ ስርዓት። ያኛው ደግሞ offline እያለን ነው።
okay ወይስ ሙሉ እንትን ዋይፋይ አዘግቼ ድጋሚ እንትን ልበል።
አዎ፣ እና እንትን ነው ሺህ ሽያጭ የዘጋው ነው። ለዛ ነው እምቢ አላችሁ። ይሄ መቶ ሺህ ምናምን ሲደርስ አዎ sales ኡ ይዘጋል። አንዱ shop እሱ ነው ያስቸገረው። እሱ enable ተደርጎ መግባት ብቻ ነው። የአቤኔዘርም እንደዛ ይሰራል።
እሺ እሺ እሺ እሺ እሺ።